madam
ወይ order ዜሮ አልደረሰም።
ሁለት ዜሮ ሶስት
ዜሮ ሁለት ስልሳ ስምንት እና ዜሮ ሁለት ሰባ ሁለት ኦርደር አልደረሰልኝም።
ቤት ነው ያስከው ኧረ ቤት ነው ያስከው ከቢዚ ሰርጂ ዜሮ ሁለት ስልሳ ስምንት እና ዜሮ ሁለት አዎ
አ
ዜሮ ሁለት ሰባ ያልከኝ ስልሳ ስምንት እና ሰባ ሁለት ነው ያልከኝ አ ሰባ ስልሳ ስምንት እና ሁለቱ ማለት ነው።
እሺ ስምንት
ለሙ ነው ማን ነበር? አዲስ ስምሽን
እሺ ደግሞ ቴ- ቶሎ እንዲሰጡ ደውዬ እጠይቃለሁ እሺ ስምሽ ማን ነበር?
መሰረት ነኝ ደግሞ እሺ